ሄሎ ሄሎ አቤት፣ ጤና ይስጥልኝ።
አብሮ ይስጥልን።
ኢትዮጵያ በተቋም ነዋ።
አዎ፣
አዎ የሆነ ቅሬታ ነበረብን ለማቅረብ ብለን ነበር።
የት ነው?
ሲዳማ ክልል ነው ቦታው።
ሐዋሳ ላይ branch አለን። ስልክ የያዙና ደውሉ።
የሐዋሳ branch ላይ አዎ፣
ስልካቸውን ዜሮ ልውሰድ።
አርባ ስድስት
ዜሮ አርባ ስድስት ሁለት ሀያ
ሁለት ሀያ ስልሳ ሀምሳ ሰባት ስልሳ ሀምሳ ሰባት
እሺ፣ አመሰግናለሁ።